powołuje pańskiej argumisji.
ሄሎ ሄሎ
አቤት፣ ጤና ሄሎ፣ ሰላም ነው አማን ነው?
አለን ከቤት ቤንም ደውልልህ።
አዎ እሺ ምንድን ነው ፓስወርድን ቀየረህም ስቲል እየገቡብህ ነው አካውንት ላይ?
እይ ፓስወርዱ እንደቀየርኩኝ ወዲያን ፎርጌት አድርጌው እንደቀየርኩኝ አዎ አም- ሁለት ሁለት ሁለት ደቂቃ አይቆይም። እኩል እንደቀየርም ግጠረው።
አዎ አዎ ሁለት ብር እንደላኩኝ ሁለት መቶ ብር ከሆነ መቶ ብር ወደ እነሱ- ወደ እነሱ አድርገው አዎ ለእኔ መጫወት ይጀምራሉ ማለት ነው።
አዎ እንትን አድርግ ይሄ ፓስወርድን ስትቀይርም ኢሜይል ማለት ጎግል ክሮም ምናምን ትጠቀም ከሆነ አ፣ እዛ ላይ አ- አ- በአዲሱም ሎጊን ስታደርግ እዛ ላይ አፕዴት ስለሚያደርገው ስ- ፓስወርድህን የኢሜይልን ፓስወርድም ሊያውቁት ይችላሉ። የጎ እና እሱን መጀመሪያ ሪሴት አድርገው ከቤት ቤት በፊት እሱን አድርገው ሪሴት ኢሜይልን ኢሜይሉ አዎ email ን reset አድርገውና ከዛ ቤት ቤቱን ደግሞ እንደዛው ድጋሚ አድርገው restore ተደርጎ ኢሜይሉ አዎ እንደዛ አድርገው። ቅድም ደውዬ ነበር እንዴ?
አልደወልክልኝም።
ነው በቃ ችግር የለም እንደዛ አድርገው እሺ።
እሺ እሺ እሺ፣ እሺ።